ጤና ይስጥልኝ ቪዥያ ኢትዮጵያ ራሄል ነው የባርኩት የምንለጣት
ሰላም ጤና ይስጥልኝ።
ሰላም።
ሜንቴናንስ ሪፖርት ለማድረግ ነበረ።
እሺ ሜንቴን ባንክም ደውለን ነበረ ትላንት አስመዝግቦ ነበር መዝግበን ነበረ። ቀበሌ አስራ ሰባት አስራ ስምንት የሚባል እሺ እባክዎትን አሁን ቢጂአይ የቢጂአይ መለያ ቁጥሮትን ንገር
እም፣ መለያ ቁጥሩ የለኝም። ቲን ነምበር ልንገርሽ። እኔ ሴት ነኝ።
እሺ ይችላለሁ እሺ
ሶስት ዜሮ አርባ
ሶስት ዜሮ ማለት ዜሮ ዜሮ ዜሮ ነው አዎ ሶስት ዜሮ እሺ አርባ አርባ ስድስት እሺ
ዘጠና ሶስት አራት
አዲስ አበባ ነው ያሉት አዎ አዲስ አበባ እ፣ ቦሌ ነው የሚለው ወረዳ ሶስት አዎ።
ቀበሌ አስራ ሰባት አስራ ስምንት አስራ የሚለው ነው አዎ አዎ እሺ በዛውም BGI ID ቁጥሮትን ልንገሩት እና የያዙ አስራ ሶስት ስልሳ ስድስት አንዴ እሺ
አስራ ሶስት ስልሳ ስድስት እሺ ሰባ ሶስት ስምንት
ስምንት ይሄ አዲስ የተሰጠው ቁጥር ነው።
አዲስ አይደለም። አሁን የነገሩኝ ቲን ናምበር ነው። እኔ አሁን አሁን የነገሩኝ የባዮሎጂው ማለት ነው።
ቢጂ በፊት አራት አራት አይዲ ሴቶች ነው።
ነበሩ ነበር።
አሁን ለእኔ የሚያሳየኝ እንደዛ ነው ያለው። የድራፍት ማሽኑ ምንድን ነው የሆነቦት?
ተቃጠለ
ስለዚህ ማለት አያቀዘቅዝም፣ ራሱ አያወርድም።
ምናምን ነው አልተገደበም ምንም አቁመዋል መስራት እና በዚህ ላይ በጣም እ፣ ትልቅ volume ያለው ቤት ነው። ቀበሌ ነው።
እህም፣ አስራ አምስት አስራ ስድስት በርሜል በቀን የሚሸጥበት ነው እና እህም፣ ትላንት ነበር ሪፖርት ያደረግ ነው። እነሱም ቤቱም ደውሎ ነበር እህም፣ እና በተቻለ ፍጥነት ቶሎ እንዲሄዱላቸው አድርጌ እሺ እ፣ ሙሉ ስሞት ሊነግሩ ይችላሉ?
በተለይ ማመን
አሁን የደወሉበት ስልክ ቁጥር ለያዘ መከታተያ አ- የሚከታተሉበት
አይ እሱ የማናጀሩን ስልክ ልስጥሽ እኔ እዛ area ስልክ ነው
እሺ የሚከታተሉበት ቁጥር ይንገሩ።
አስራ ሁለት ሀያ አንድ
እሺ ዜሮ ዘጠኝ አስራ ሁለት ሌላ ሀያ አንድ እሺ
ሀምሳ አራት አርባ ስምንት ሀምሳ አራት አርባ ስምንት አርባ ስምንት ዜሮ ዘጠኝ አስራ ሁለት ሀምሳ አራት አርባ ስምንት ዜሮ ዘጠኝ አስራ ሁለት ሀያ አንድ ሀምሳ አራት አርባ ስምንት
አ እሺ እ፣ ያው ሌላ ለሚመ- አማራጭ ልንገሩት እሺ ይችላሉ
አስራ አንድ እህ፣
አስር ሰባ ሰባ
እሺ እ፣ ይዤዋለሁ ያው ለሚመለከተው አካል አስተላልፍሎታለሁ ለ- ለ- በሁለት ሰዓት ውስጥ መጥቶ ይሰርቷል
እሺ በተቻለ ግልጽ ነው።
ፍጥነት እሺ አመሰግናለሁ ሌላ ምርደት ነገር ይኖራል
የለም የለም አመሰግናለሁ እሺ ለደወሉ እናመሰግናለን